አሎ
ሄሎ
እ ሄሎ ሮቤል ተቋረጠ። ቤቴች ግን
እ ስልኩ ተቋረጠ። ባለፈው አዎ።
ገዝተን ነበር parent chicken ኦች እንትን ማለት ነው የ Sasso የአንድ ቀን ጫጩት ነው አይደለ?
አይደለም parent
እህ እሺ።
ሄሎ ሄሎ ሄሎ ይሰማል ወይ ይሰማል ይሰማል። እሺ
parent ገዝተን ነበር ወላይታ ሶዶ ባለፈው እሺ
ድጋሚ ተቋርጦ ነበረ። ተድሮ ከሆነ information ለመውሰድ ነበር እዛ ያሉ ሰዎች Mhm.
ስልካቸው አልሰራ ስላለኝ አሀ እዛ ስልካቸው አይሰራም።
ስልካቸው እምቢ አለኝ።
እ፣ ዶክተር ነው የእኛ ተወካይ
ዶክተር አ- ኤ- ከፍቃዱ?
ኤ- ኤስሙ ማለት ነው
እ
እዛ አካባቢ ያለው ዶክተር። እሺ።
አ ስለዚህ የሌላ እ፣ ሰው ስልክ ልስጥህና
እሺ
አንድ ጠብቀኝ እስኪ መስመር ላይ
እሺ
ዶክተር ፍቃዱ ጉለማ ነው አይደለ?
ዶክተር ፍቃዱ ጉልማ
እሺ እ፣ የዶክተር ግዛቸው ስልክ አለ?
የዶክተር ግዛቸው አበራ
የእሱ የለኝም።
የእሱ ልስጥህ። እ፣ እሱን እሺ ዜሮ ዘጠኝ ሀያ
እሺ አርባ ሁለት
አርባ ሁለት ዘጠና ስድስት
ዘጠና ስድስት ዘጠና ሰባት ዘጠና ሰባት እሺ አዎ እ፣ ለእሱ ደውል የጠይቀውና
አ አዎ እሱ መረጃ ጠይቀው።
ማን አልከኝ ስሙ አንዳራቸው ዶክተር ግዛቸው ግዛቸው ግዛቸው ግዛቸው
እሺ እሺ thank አመሰግናለሁ